ጤና ይስጥልኝ የሎጊካ ሊዲያ ነኝ። በመስኮት ላይ መረጃ
hello
አይሰማም?
ሬዲዮ ሰምቼ ነበር። ይሄ ካናዳ ላይ ነው።
እሺ
ምንድን ነው የሚያስፈልገን process?
እሺ፣ በምንድን ነው ወደ ካናዳ መሄድ የፈለጉት? ለስራ፣ ለትምህርት፣ ለጉብኝት?
ለስራ በስራ አ፣ እሺ መጀመሪያ ከዛ ሀገር ከሚገኝ ቀጣሪ የስራ የቅጥር ደብዳቤ ማግኘት ይኖርቦታል።
እሺ፣ እ፣ ስራ የሚያገኙበትን እ፣ step እንድነግሮት ይፈልጋሉ?
እሱም አንድ አሪፍ አማራጭ ነው።
እሺ አሁን የሚይዙበት ነገር አለ ወይ? search እያደረጉ የሚያዩበት?
search እያደረኩ የማይበት አንድ አዎ፣ ስራ አለ።
ወይ search ማድረግ ከቻሉም ይቻላል፣ ወይ እየጻፉ
ወይም በ text ልክልኝ እሱ ነበር።
እ፣ text አይፈቀድልንም፣ እንደዚሁ በስልክ ነው የምንናገረው።
እሺ ሙሉ አድራሻውን በስክሪብቶ ምናምን ጻፈው።
ምን አሉኝ ደንበኛችን?
ሙሉ አድራሻውን በስክሪብቶ ጻፈው ወይስ ጉግል ላይ search ላድርገው እየነገር ጉግል ላይ search እያደረግን አብረን ብንሄድ የተመረጠ ነው።
እሺ፣ ጠብቂ ነው እሺ
በሌላ ስልክ እሺ
እሺ፣ ንገሪ እሺ ጆብ ባንክ ብለው ሰርች አድርጉ።